ጤና ይስጥልኝ ቢክ ቤት ዲቦራ ነኝ። እባክዎ የምነጻው
ዊዝድሮ ኮንፊርም አድርጊልኝ።
በዚህ ቁጥር ነው።
አዎ፣
ስንት ብር ነበር?
አንድ አንድ ሺህ ብር።
ዛሬ ነው።
አዎ እሺ፣ ትንሽ ጠብቀኝ። ሄሎ፣ ወይ ወደ ቴሌብር ነው ይላካ አይደለ?
አዎ አዎ
እሺ፣ አሁን ወደ ቴሌብር account ገቢ ሆኗል። እሺ፣ check አድርገው።
እሱ እሱ እሺ፣ እናመሰግናለን። መልካም ቀን